hello ሰላም ጤና ይስጥልን ቤት
አረ በእግዚአብሔር ያለው እንትን withdraw አድርጌ ነበር ትላንትና እሺ እስካሁን አልገባልኝም። ቼ- እንትን ይገባልሃል አሁን ብለው ከትላንት ጀምሮ እንደገና ዛሬም አስር ሺህ አድርጌያለሁ። ያለው ብር አልቋል እና ልጫወትበት ስለሆነ ወይ እንዴት ነው ዛሬ አስር ሺህ ብሩን አሁን ነው ያደረግከው?
አስር ሺህ ብሩን ከሶስት ሰዓት በፊት እሺ ቆይ አንዴ check ላድርግልህ። ይሄ ነው ቤስት ቤት ስልክህ?
አዎ
እሺ ያው አስር ሺህ ብሩን አሁን approve አድርጌልሃለሁ ይ- ይገባል። እሺ
ሰባት ትላንት እ የ- ሰባት ሺህ ትላንትና የትላንትና process ላይ ነው አሳውቀናለች። ቻፓ የቻፓ እንትን fail አድርጎ ነው እሺ ይገባል። እሺ እሺ እሺ እሺ መልካም ቀን አባቴ።